ጤና ይስጥልን።
ይስጥልኝ ብርድ ቤት ሰላም እግዚአብሔር ይመስገን። እንዴት ነህ?
አለን ይመስገን። ተይዞብኝ ነበር።
ምን አልከኝ?
ብር ተይዞብኝ ነበር።
እሺ withdraw deposit?
withdraw አድርጌ ማለት ነው።
እሺ ቤት ቤት ቁጥርን ትነግረኛለህ?
ዜሮ ዘጠኝ ሀያ አንድ ዜሮ ዘጠኝ ሀያ አንድ ዜሮ አምስት ዜሮ አምስት ሀምሳ ስድስት ሀምሳ ስድስት ሰማንያ ሰባት ሰማንያ ሰባት መቼ ነበር አባቴ?
ቅዳሜ ማታ ማለት ነው።
ቅዳሜ ማታ። ዛሬ ሰኞ ነው። ስንት ብር ነው?
ስምንት ብር።
እሺ ጠብቀኝ አንዴ። ገብቷል እኮ አባቴ withdraw ነው አይደለ?
አዎ የቴሌ ብር ቁጥር ዜሮ ዘጠኝ ሀያ አንድ ዜሮ አምስት ሀምሳ ስድስት ሰማንያ ሰባት አይደለም?
አዎ ቴሌ ብር ላይም አልገባም እኮ ገና።
እስኪ ቴሌ ብሮች እንደውልና ጠይቃቸው። እዚህ ጋር balanced ነው የሚለኝ system ኡ።
ገብቷል ነው የሚለው እና ገብቷል ነው ከእነሱ ነው የሚለው።
የሚሆነው።
አዎ ቴሌ ብሮችን ወይም ቁጥሩን አልተሳ- አልተሳሳትክም አይደለም?
ቁጥሩን አልተሳሳትኩም። ይኸው ነው።
ለምልህ
አ?
ሀያ አንድ ዜሮ አምስት ሀምሳ ስድስት ሰማንያ ሰባት አዎ እንደዛው ነው።
እሺ ቴሌ ብሮች እንደውልና ጠይቃቸው።
አ፣ እነሱ ጋር ነው ምን
አዎ እዚህ ጋር ከኛ ጋር ብሩ ወጥቷል። already balanced ነው የሚለው።
እሺ ስለደወልክ እናመሰግናለን።
እሺ።
እሺ
ግን ግን አንድ
እሺ አ፣ በ- መቼ ነው የተለቀቀው ማለት ነው ብሩ?
ያዘዝክበትን ነው የሚያሳየኝ። ማለት ያዘዝከው በሀያ ዘጠኝ ነው።
አዎ ወደ ትላንት ምናምን ነበር pending ብሎ ነበር ትላንት እና- አዎ ብዙ transaction ስላለ ተለቀቀው።
ት- ትንሽ እየቆየ ነው አየር ላይ እና አሁን ግን balanced ነው የሚለው።
አዎ በትላንትና ነው ማለት ነው በቃ የገባው።
አዎ በዜሮ አንድ ይቅርታ፣ updated የሆነው በአንድ ነው።
አዎ፣ አዎ ትላንት ነው።
ትላንትና ነው፣ ዛሬ ሁለት አይደለም።
አዎ።
አዎ ሰባት ሰዓት ከሀምሳ አንድ ላይ ምናምን ይላል።
እሺ እሺ እሺ።
እሺ አባቴ አመሰግናለሁ።
እናመስ- እሺ